ሄሎ ጤና ይስጥልን ችብችብ
ጤና ይስጥልን ሰላም ነው ይስጥልን
እንትን እኔ ጋር የገባችው እንግሊዝ ናት። ስልክ ቁጥሯን ፈልጌ ነው
ምን እርሶ ግሩፕ ላይ ገብታ ነው አዎ በዚህ ማለት ስልክ ከሳት ቁጥር ነው ሳይሆን ወይስ አዎ እሺ አንዴ ጠብቁኝ ብርቱካን ነው ታደል እርሶ አዎ
ምን ላይ ነበር ቲማቲም ላይ ነው ቲማቲም ሰላሳ ኪሎ ገብታለች እሺ ብርቱካን ሰላምጂ መዓዛኤ ሮማን ሮማን እና ሙሉ አዎ የሙሉ የማን- ነው የምፈልገው የሙሉን ዜሮ ዘጠኝ ሰባ ሶስት አንድ ሺህ ገብታ ሰባ ሶስት
ዜሮ ዘጠኝ
እሺ ዜሮ ሰባት
እሺ ሰማንያ ስምንት
አንድ Hello?
ገምግም ቀርታ እሺ ዜሮ ዘጠኝ ሰባ ሶስት እ ዜሮ ዘጠኝ ዜሮ ሰባት እሺ ሰማንያ ስምንት እሺ እሺ እናመሰግናለን መልካም ቀን